ጤና ይስጥልኝ።
Hello ከአድቤ ነበር የምደውለው። አሁን ተቋርጦ ነበር። ትንሽ የ system ችግር አጋጥሟል።
ነው እንዴ? እሺ እ አሁን ደውዬ ነበረ ከቢሾፍቱ branch።
ደውለውልን ነበር። contact አዎ።
ለማድረግ እየሞከርኩ ነበር። አጋጣሚ ስልክ እያነሱልኝ ስላልሆነ ነው የቆየሁበት።
አ- አማን ነው አላነሳ ያለሽ?
አዎ አይ እ-
ይኸውልሽ እንትኑ ላይ አ፣ ሁሉም ዛ- ዛሬ በራለ ሴትል ሆኗል። ሴትል ሆኗል። የዛሬንም ያ ግን የቆየ ነው። ኦልሬዲ ሴት ሆኗል። ሁለ ትራንዛክሽን ቀ ብዬ ነው ቦታ ኔትወርክ ስላ ያስቸግራል። ሄሎ በታል ሴትል አር እሺ፣ የተቆራረጠ ነው። ያው ለማንኛውም ይሆን ላይ ያለ ሄሎ እሺ፣ እየተሰማኝ ምስጥ